ጾም እዛ እየገባች እንትን እያለች የኢንዱስትሪ ማዕከል በኩል ረዳት
ሰላም ነው።
ሰላም እንዴት ነው?
ከአዲስ አበባ ድሬዳዋ ደርሶ መልስ ማወቅ ፈልጌ ነበር።
እሺ ሌሎ
እሺ
መቼ ሄዶ መቼ ለመመለስ ነው?
እ፣ ቀኑን አልወሰንም።
ቀኑን አልወሰንም፣ ብሩ ለማወቅ ያው ከቀን ቀን ስለሚለያይ ነው። ያው ትንሽ ከራቀ ቀ- እ፣
እሺ፣ በዚህ ሳምንት ውስጥ ቢሆን እሺ እስከ ቅዳሜ ባለው
ከቅዳሜ በኋላ እሑድ ለአንድ ሰው ነው።
ለሁለት ሰው
እሺ እያየሁላችሁ ነው።
እሺ
እሺ አለው። እሺ መስመር ላይ ይቅርታ፣ connection ትንሽ ትክክል ነው።
እሺ፣ thank you። እም፣ ያው connection እያስቸገረን ልደውል በዚህ ስልክና ልንገራችሁ።
አዎ ደግመህ ደውልልኝ። እሺ እሺ እሺ አመሰግናለሁ።